የዘጠኝ ስምንት ቁጥር አምቡላንስ የአምቡላንስ አገልግሎት
አዎ የሆነ ሰው አምሞ ነው።
እሺ
የት ትገኛላችሁ?
እናንተ ያላችሁ
የት hello፣ የት አካባቢ ነው?
እኔ እንትን ነኝ ጨፌ ባንቴ ነኝ። እኔ
የት
ጨፌ ኸይርና ወደዛ።
ይርና
አዎ
ወዴት ለመምጣት ነው የፈለጉት?
አ፣ ወደ አዳማ።
ከሂርና
አዎ
ወደ አዳማ
አዎ ምንድን ነው የሆነው?
እንደዚህ አምሞ ነው በቃ አላውቅም። የሱ እንትን